ዜናዋን አላውቀውም። Hello
አቤት አቤት፣ ጤና ይስጥልኝ። ድር ገበያ እንትን የሆነ እቃ በ text ልኬ ነበረ።
እሺ፣
ከዛ account እንልክልሃለን ብላችሁ በዛው ጠፋችሁ።
አልተላከልንም እስካሁን።
እስካሁን ወፍ የለም። ትናንት ነበር የተደወለው። ነው እቃው ተደረሰ በኋላ ነው ብሩ የሚላከው።
አይ አይደለም፣ ቅድሚያ ነው የሚላከው። እሺ፣ አሁን እንልክልሃለን።
አ፣ ደብረ ብርሃን ይደርሳል። አ?
ይደርሳል።
እሺ እሺ፣ ብር ላክ